አብሮ ስጥልኝ ማሽን ተብላችሁ ነበረ ትናንት ነበረ ያስታወቁት እስካሁን ምንም የመጣ ነገር የለም
እሺ ደንበኛችሁ ትናንትና አስመዝግበው ነበር?
እ እ ትናንትና ነበር ያስመዘገቡት?
አዎ ትናንት አስመዝግቦ ነበረ መጥቶት እንደገና መጣው ምናምን ብለው ሄዱ ተመልሶ አልመጣም
እሺ ደንበኛችሁ በዚህ ስልክ ነበር ያስመዘገቡት?
አዎ በዚህ ስልክ ነበር ያስመዘግቡት ጸጋ ባርና ሬስቶራንት ብዬ ትናንት
እሺ ደንበኛችን ከሰኔ ይችላል ግን ለማንኛውም መዝግቤ ላስመዝግብ ላስተላልፍበት
እሺ፣ አዎ ስራውማ እየተበላሸ ወይ
እሺ አንድ ጊዜ በመስመር ላይ ጠብቁኝ።
እሺ እሺ ምን አልሽኝ? እሺ
እሺ ደንበኛችን ጸጋ ባር ነው።
አ ጸጋ ባርና ሬስቶራንት
የእርስዎ ስም ማን ልበል?
ጸጋ እራሱ ጸጋ ጸጋ ጸጋ አክመል እርስዎ ነው?
አ አ
እሺ በዚህ ስልክ ቁጥር ልመዝግብልዎት?
አ በዘረሽ በሌላ ስልክ ተበለሽ ልስጥሽ ወይስ በዚህ
ችግር ወይ የለውም። ሊገኙበት በሚችሉ ስልክ ቁጥር
እሺ ራስሽ በዚህ ያጂው በቃ እሺ የት አካባቢ ነው የሚገኙት ደንበኛችን?
ቶታል አማንን
ኮንዶሚኒየም ጋር አ
ነገር አለ?
ሌላማ አዲስ ነገር የለም። ዛሬ ሶስተኛ ቀን እኮ ነው። ለዛ ነው ምንም እንትን የሚባል ነገር የለም።
እሱንም መዝግቤ ያስተላልፋለሁ።
እና ዛሬ መምጣት ይችላል።
ያው ዛ- ዛሬ ብዬ ቀኑን ልነግሮት አልችልም። እኔ ግን እ፣ በአፋጣኝ መልስ እንዳገኘው መዝግቤ ያስተላልፋለሁ።
እሺ በቃ ከነ ይቅርታ ብትተባበሪ አሁን ብታሳውቃ ደስ ይለኛል።
መዝግቤ ያስተላልፋለሁ።
እሺ እሺ እሺ ሁላችሁ